ሄሎ ጤና ይስጥልኝ ቤት ቤት ሄሎ
ሄሎ እናት አቤት
deposit አድርጌ አልገባልኝም። ትናንትናም ዛሬ እ ቴሌግራም ላይ text ኡ ልካልናል አዎ፣ ቴሌግራም ላይ message ልትመልስ ነው
screenshot ማለት ነው text ኡ እ?
screenshot አድርገህ ነው ወይስ
አይ normal እንደዚህ ነው።
እሺ በቃ እዛ ላይ ከላከው እና ይላል
እዛ ትናንትናም የትናንቱም አልገባም እስካሁን።
እሺ ቴሌግራም ላይ ልከዋል አይደል
አዎ እኮ በቃ በዛ contact እናደርግሃለን ችግር የለም
እና የአሁኑንም ይልኛ እሺ አንድ ላይ ነው አሁን አንድ ሺህ ብር ላኩኝ።
እሺ እኮ ቴሌግራም ላይ እናይልሃለን